hello ሰላም ጤና ይስጥልኝ
የመቶ ደቂቃ ጥያቄ አዎ hello ጥያቄው አቤት አቤት ጥያቄ እሺ
ባለፈው መልሼ ነበረ ብዙ ጥያቄ እም score አድርጌያለሁ ስሜ ግን እንትን ከቴሌ ግን አልተደወለልኝም እንዴት ነው አካሄዱ እ እንዴት መሰሎት የስ- ባለፈው ሳምንት ይሄ ሁለት ሳምንት እየተደወለ አይደለም ለምን ብዙ ተወዳዳሪ ስላለ ብዙ ውጥ